Hello ወይ የነገርከኝ order ነበር እኮ ልክ አይደለም።
አስራ አራት ሰባ ሶስት
አስራ አራት ሰባ ሶስት ነው ያልከኝ።
አዎ እኮ አስራ አራት ሰባ ሶስት እኮ ከፒዛ ሀት የሚነሳ order ነው።
ዘጠና ሶስት አስራ አራት ሰባ ሶስት አርባ ሶስት ሰባ- sorry አርባ ሶስት አርባ ሶስት
ስምህም ስምህን እስኪ ንገረኝ ድጋሚ።
አሌክስ አሌክሳንደር ቆይ አንዴ ጠብቀኝ አሌክሳንደር።
እሺ
ባይኖር ደስ ይለኛል እኔ።
ሻወርማ
confirm ላይ order ያለው አሌክሳንደር ወይ
ከድሪም ሻዋርማ ገርጂ ነው አይደል ያስገኝ order አዎ ጌቱ ኮመርሻል መሄድ አዎ ታዲያ አልተደውለልን ከዚህ
አልተደወለም እኔ ለሬስቶራንት አፍጥኑት እ፣ ቸኩላለሁ ልል ነበር የደወልኩት ከዛ አሁን ደውለውልኝ ነግሬያቸዋለሁ እኮ አልደወሉም እንዴ special የለም ማለች
ቆሻ እንዴ እሺ። ለማንኛውም እሺ እደውልልሃለሁ
ወይ ለከሰምሯ በችክ ቆይ እኔ መልሼ አስቀይሯል።
እደው- እደውልልሃለሁ ነው የምልህ order ኡ እሺ።
ሌላ እንትን ላይ ነው ያለው ስለዚህ check ያድርጉት መጀመሪያ እሺ